እኔ ስጥልኝ ሁሉ ስፖርት በኩል ይገባል።
ሰላም ልማት አሁን ደውዬ ነበርና እሺ
ከዛ ቴሌብር አማራጭ በምቻ ሰላት አይ አሁን ለጊዜ በቴክኒክ ችግር እየሰራ አይደለም እና አዎ።
በስራ እና ላክልኝ ብላ ነበርና እሺ ብር አስገብቻለሁኝ እና በሰላሳ ሁለት ቤት እ፣ ነገር ግን ልከዋል? ቴሌግራም ላይ የቴሌግራም ቁጥሩ ግን ሰባ ስምንት ቤቱ ቴሌግራሙን አላመጣልኝም እና ወይ ሌላ ነገር ቸክ ብታደርጉልኝ ነው እስቲ ስልኮትን ይንገሩኝ። ቴሌግራም የሚጠቀሙበት
አስራ ሁለት አስራ ሁለት አስራ ሁለት አስራ ሁለት ሰማንያ ሶስት ሀምሳ አራት
ሰማንያ ሶስት ሀምሳ አራት አዎ ማን ልበል ስሞትን?
አበራ አበራ
እ፣ ቴሌግራም የለውም ነው እያለኝ ያለው።
እሺ አርባ አምስት አለው ማለት ነው አርባ አምስት ያዥ ሁለተኛ ቁጥር
አርባ አምስት ሰባ ሁለት ሰባ ሁለት ሀምሳ ሶስት ሀያ ሁለት ሀምሳ ሶስት ሀያ ሁለት አዎ
እሺ hi ብዬ ኮልታለሁ። በዚህ በዚህ በላኩበት ይላኩ።
በቃ ያው አሁን ልኬልሻለሁ እንትኑን ግን በትንሿ ስልክ ስለሆነ የላኩት ማለት ነው በትንሿ ስልክ ነውና የላኩት ፎቶ ነው ያነሳሁት ከእኔ አካውንት እንትኑን ፎቶ አንስቻለሁ ይኸው አሁን የላኩትን ቸክ አድርጊ
እሺ ግን እንትን የትራንስፈር ያደረጉበት እንትን የለም፣ ኮዱ የለም።
ምንድን ኦኬ ኮዱን እሺ ሁለት- አሁን በማውራሽ ሁለት ስለሆነ ጊዜ መልሼ በዚህ ኮዱን መልሼ ልላክልሽ በዚህ አይ በማውራሽ ከፎቶ ስለሆነ ላይ ወደ ታች አድርገው ደግሞ ድጋሚ ፎቶ አንስተው ይላኩ።
አዎ አዎ እኮ እንደዛ አድርጌ ልላክልሽ